አንደኛ የግዕዝ ድጓ ምልክት ሀበነ ረድኤተ የምልክቱ ምህፃረ ስም ሀበ የምልክቱ መገኛ የማክሰኞ መስተጋብእ የምልክቱ ዜማ እንደሚከተለው ነው። ሀበነ ረድኤተ ሀበነ ረድኤተ